ሄሎ ጤና ይስጥልኝ ታዲያ አምቡላንስ ሜሮ ነኝ የምልለው።
አዎን ይስጥልን።
እሺ
balance እየቆረጠብኝ ነበር። መዝ- ማስመዘገብ ይችላል?
እ
አይሰማ
ምን አልከኝ?
balance ዝም ብሎ በቃ ስሟላ ማለት ነው። ሄሎ ይሰማኛል።
balance ስሞላ በቃ ዝም ሞልቼ ጥቂት ካላሰርኩት ዝም ብሎ ከቆየ አንድ ብር ሁለት ብር በቃ በነገ በነገ የሚቆረጥብኝ ምን አይነቱ ነው?
እሺ ይህ ቴሌ- ኢትዮ ቴሌኮም አይደለም ታዲያ አምቡላንስ ነው የደወሉት። ኢትዮ ቴሌኮም ደውለህ እናግሩ
እና በስንት በስንት ነው የማገኛቸው?
ዘጠኝ ዘጠና አራት
ዘጠኝ ዘጠና አራት አ
አዛስ ሌላ ቁጥር እየጠሩብን ነው እኮ ሌላ ያ- ብሎ ያን ደግሞ ሌላ ቁጥር ይሰዳ ይጠራሉ። ያለን አደራ የምን ቁጥር ነው የምትያት?
እ እስቲ ይሄ የተላ አምቡላንስ መስመር ነው። እሺ የአምቡላንስ መስመር ነው።